hello
አቤት ጤና ይስጥልን።
እግዚአብሔር ይመስገን። ሰላም አሉ?
እግዚአብሔር ይመስገን። ሰላም ናችሁ?
እግዚአብሔር ይመስገን።
አለን አለን። አ፣ እዚህ በፊት የእናንተን ፕሮግራም እከታተል ነበር እና አንድ ደቂቃ ኮሜዲያን እሸቱ ማውራት ስላለው ጊዜ ይኖረዋል?
ምን ነበር ጉዳዩ? ይቅርታ ጉዳዩን ከነገሩኝ ሁሉም ሰው depart በየ department ኡ ስለተከፋፈለ እ፣ የሚመለከተው አካል ያገኛል።
okay እና እሱን በቃ ማለት አ፣ አንደኛ የሆነ የአንድ ደቂቃ ወሬ ለማውራት ነው። አንደኛ አድናቆቴን ለመግለጽ ነው። ሁለተኛ ደግሞ በቃ ወደፊት ከእሱ ጋር መስራት ስለምፈልግ የሆነ አ፣ ተማሪ ነኝና ስመረቅ ከእሱ ጋር መስራ- መስራት ስለምፈልግ የሆነ ፈቃደኛ እንደው ለማወቅ ነው እሱ ኮሜዲያን እሸቱ አጠገቤ የለም ብዙ ጊዜ ቀረጻ ላይ እና የተለያዩ ጉዳዮች ላይ ስለሚሆን ለዛ ነው።
okay እና ማ- እሱም እሱ ስራ ላይ ነው አሁን ማግኘት አልችልም ወይ?
የተለያየ ቦታ ነው ያለ ነው እኔና ኮሜዲያን እሸቱ ማለት ነው። ኮሜዲያን እሸቱ ቀረጻ ላይ ነው ቀረጻ ላይ ነው። እሺ በቃ እና ብዙ ጊዜ የተለያዩ ጉዳዮችም ላይ ስለሚሆን እ፣
personal ስልክም የለውም። እኛ ነን ስልክ አንስተን ሪፖርት የምናቀርብለት።
በቃ ስለዚህ በሪፖርት መልክ ነው የሚደርሰው ማለት ነው የኔ ሀሳብ ለሱ።
አዎ
ስለዚህ የአሁኑ ሀሳቤ ይደርሰዋል ማለት ነው ለሱ።
አዎ
እሺ አመሰግናለሁ። ም- ም- ምላሽ ም- ማለት ምላሽ እንዴት ነው የማገኝ?
አድናቆት አረቢያ ነው የሚወስደው አሁን በሰብ
አዎ እና ወደፊትም ከእሱ ጋር ለመስራት ስለምፈልግ ያው
vacancy እናወጣለን። እዛ ላይ apply ማድረግ ይችላሉ።
እሺ እሺ እናመሰግናለን።
እናመሰግናለን።
እሺ